hello ጤና ይስጥልኝ እባክዎት ምን ልርዳዎ?
አዎ የቴሌውን ጨዋታ ተጫውቼ የአምሳ ብር አየር ሰዓት አግኝቼ ነበርና አልሞላልኝም።
በዚህ ቁጥር ነው?
አዎ
እሺ አንዴ መስመር ላይ ጠብቁኝ። ትናንት ነው ያሸነፉት?
እ
ትላ- ትላንት ነው ያሸነፉት?
ዛሬ ነው።
ዛሬ ነው ያሸነፉት?
አዎ
አሁን በደወሉበት ቁጥር ነው?
አዎ በዚህ ሀምሳ ብር ሳይሆን አምስት ብር ነው።
ማለት
ዛሬ ምንም አላሸን ዛሬ ሲጀመር ደንበኝነቶን አቋርጠዋል እኮ አይደለ?
አቋርጫለሁ ግን ጨዋታውን ተጫውቻለሁ።
እኮ አምስት አላሸነፉማ ዛሬ system ላይ እያየሁ አይደለም። እስኪ ትንሽ ቆይ